የወንዞች ውሃ የማለዳ ፀሐይ ጸዳሽ ማርኮኝ ነው እንደ ጠራ ሰማይ በጧት አፍ ስፈታ ሳይኖር ያስገደደኝ ንጹሕ ፍቅርሽ ሆኖ እኔን ያሳበደኝ ኩልል የምንጭ ውሃ የማለዳ ፀሐይ ጸዳሽ ማርኮኝ ነው እንደ ጠራ ሰማይ ዳር ዙሪያሽን እሳት ማልሽን ያርገው ገነት ሰማይሽ ይታሰር በማርያም መቀነት ኢትዮጵያ ኢትዮጵያ ኢትዮጵያ ሆይ የእናትነት ፍቅር ወደ አጥንቴ ገብቶ መርሳት ውለታሽ እንዴት ይቻላል ከቶ በሜዳ በወንዝሽ ቦርቅ ያድግ ያለሁ ሲበርደኝ ከጉያሽ በቅፍሽ ሞቅ ያለሁ እናትና አባቴ እህት ወንድሞቼ ስቀው ሲጫወቱ ሲፋቀሩ አይቼ ሰላም ካሳደረሽ ዛሬን በእኛ ባርኮ ነጋነጉ የሚለሽ ለጅስትሽ መድጎ መከራሽንማ ያሳየኝ ደስታሽ ትፍ ይሁን ክፋይ ካብኝ በረከትሽ ይዝነብ ከደመናሽ ጥላ ወንዝሽ እንዳይጎድል ከዓመት ዓመት ይላ ሰላም ሆኖ ይደር ችግር አይግጠመው ዙሪያ ይጸዳል ይልበስ የመያ ልምድመው ያለምልመው ያለምልመው እማማ የምድርሽን ያለምልመው ያለምልመው ያለምልመው ኢትዮጵያ የሰላምሽን ያለምልመው ኩልል የምንጭ ውሃ የማለዳ ፀሐይ ጸዳሽ ማርኮኝ ነው እንደ ጠራ ሰማይ ዳር ዙሪያሽን እሳት ማልሽን ያርገው ገነት ሰማይሽ ይታሰር በማርያም መቀነት ኢትዮጵያ ኢትዮጵያ ኢትዮጵያ ሆይ ከገበታ ቀርቦ ያባርኮ ቆራሹን በስስት አይን አይቶ በፍቅር አጉራሹን ባለው የሚጽናና አመስግኖ አዳሪ ነቅቶ የሚጠብቀ ያስበው ፈጣሪ አውርቼ የማጠግበው ሰምቼ የማጠግበው የእናት አባት ውርሴ ስምሽም ስሜ ነው። ሰላም ካሳደረሽ ዛሬን በእኛ ባርኮ ነጋነጉ የሚለሽ ለጅስትሽ መድርቆ መከራሽንማ ያሳየኝ ደስታሽ ትፍ ይሁን ክፋይን ካብኝ በረከትሽ ይዝነብ ከደመናሽ ጥላ ወንዝሽ እንዳይጎድል ከዓመት ዓመት ይሙላ። ሰላም ሆኖ ይደር ችግር አይግጠመው ዙሪያ ይጸዳል ይልበስ ይመር ያለምልመው ያለምልመው ያለምልመው እማማ የዙሪያሽን ያለምልመው ያለምልመው ያለምልመው ኢትዮጵያ የሰላምሽን ያለምልመው ያለምልመው